ሌላው ጤና ይስጥልኝ ቤስት ቤት hello ሰላም ነው።
እግዚአብሔር ቤስት ቤት cashier code ለማረጋገጥ እሺ፣ ይቻላል።
አስራ አንድ ዜሮ
አስራ አንድ
ዜሮ ስድስት ዜሮ ስድስት
ዘጠና ስምንት ሀያ ዘጠኝ
እሺ፣ ሁለት ጨዋታ ልወስዳለሁ። እሺ ለጨዋታ ማንና ማን
አልአረቢ ከሟቴር የሚልና ሆፈናም አልአረቢ እሺ፣ ቦ- አልአረቢ ከሟቴር የመጀመሪያው ጨዋታ አ- ነው። ከዛ ሆፈናም ከቦ ከቦቹ ቦቼ እሺ አመሰግናለሁ እሺ፣ መልካም